ሙሉ ጤና ይስጥልኝ። ቃል ኪዳን ነኝ ከብስ ቤት ምን ልርዳው?
ትላንት ማታ ብር አስተላልፌ ነበር።
አልገባም።
አዎ በስልክ ቁጥር ነው።
አ በዚህ ቁጥር አዎ። እስቲ ዜሮ ዘጠኝ አስራ አምስት እሺ ዜሮ ዘጠኝ አስራ አምስት
ስልሳ ሁለት እሺ ሰባ አንድ ሰባ ሁለት
ስንት ብር ነው ያለኝ? አስራ አምስት ሺህ ሁለት ሺህ ብር ሁለት ሺህ አዎ እሺ አንዴ መስመር ላይ ጠብቁኝ።
እሺ
እሺ ፕሮሰስ ላይ ነው ይገባሉታል።
እሺ እሺ መልካም ቀን